ሁለተኛ ሪም ክፋይ መደብ አህርት ዋህርት አህድ ዋህድ አሃቲ አንዲት አንዲቱ ክልኤ ክልኤቲ ሁለት ሁለቱ ሁለቲቱ ሰላስ ሳልሲት ሶስት ሶስቱ ሶስቲቱ አርባ ረቡ አርባዕት አራት አራቱ አራቲቱ ሐምስ ሐምስት አምስት አምስቱ አምስቲቱ ሐምስ ሐምስት አምስት አምስቱ አምስቲቱ ስሱ ሳድስት ስድስት ስድስቱ ስድስቲቱ ሰብኡ ሳብዕት ሰባት ሰባቱ ሰባቲቱ ሰሙኑ ስማን ሰማኒ ሳምንት ሳምኒት ሰማኒት ሰማኒቱ ስምንት ስምንቱ ስምንቲቱ ሰሙኑ ስማን ሰማኒ ሳምንት ሳምንት ሳምኒት ሰማኒት ሰማኒቱ ስምንት ስምንቱ ስምንቲቱ ተስኡ ታስዕት ዘጠኝ ዘጠኙ ዘጠኝቱ አስር አስሩ አስር አስሩ አስሪቱ ሳልሱንና ሳድሱን ግዕዝ ሲወርሳቸው አሀተ አንዲትን አንዲቱን ክልኤተ ሁለትን ሁለቱን ሰላሰ ሶስትን ሶስቱን አርባአ አራትን አራቱን ሐምሰ አምስትን አምስቱን ስድሰ ስድስትን ስድስቱን ሰቡአ ሰባትን ሰባቱን ስምነ ሰማኒተ ስምንትን ስምንቱን ተስአ ዘጠኝን ዘጠኙን አስረ አስሩ አስሮን አስርን አስርን አስሩን አሃዲሆን አሃቲሆን አንዳቸውን አንዳቻቸውን ክልኤሆን ሁለቱን ሁለታቸውን ሰለስቲሆን ሶስቱን ሶስታቸውን አርባዕቲሆን አራቱን አራታቸውን አምስቲሆን አምስቱን አምስታቸውን ስድስቲሆን ስድስቱን ስድስታቸውን ሰብአቲሆን ሰባቱን ሰባታቸውን ሰመንቲሆን ስምንቱን ስምንታቸውን ተስዓቲሆን ዘጠኙን ዘጠኛቸውን አሰርቲሆን አስሩን አስራቸውን ሁለተኛ ሪም ክፋይ መደብ ተፈጸመ።